hello ጤና ይስጥልኝ ቃል ኪዳን ቤት መንደር ነው። hello
ውጤት ማወቅ
እሺ፣ ካሻል ኮዱን ንገሩኝ።
አስራ ሶስት
እሺ፣ ስንት?
አስራ ሶስት ስድስት አስራ ሶስት ከዛ
ዜሮ ስድስት እሺ፣
እሺ
አስራ ሶስት ዜሮ ስድስት አዎ እሺ፣ ቀጣዩስ
ቀጣይ ደግሞ አስራ ሶስት ሀያ ሶስት አይደለም አስራ ሶስት ዜሮ ስድስት አሉኝ። ከዛስ
አስራ ሶስት ሀያ ሶስት እሺ፣ አስራ ሶስት እንደገና ሀያ ድግ- ሶስት ድጋሚ እ፣ አሁንም አስራ ሶስት ዜሮ ስድስት
hello lost ነው። በአምስት ጨዋታ lost ነው።
አ፣ አ፣ በአምስት ጨዋታ lost ነው።
ወድቋል
አዎ አዎ
በአምስት ጨዋታ አዎ።
እሺ ሌላ ደግሞ እሺ ንገሩኝ። እሺ አ- አ- አስራ ሶስት ሀያ ሶስት አስራ ሶስት ሀያ ሶስት
አስራ ሶስት ዜሮ ስድስት
ድጋሚ እኮ ነው የነገሩኝ ነው ወይ?
ሌላ ነው ሌላ ሌላ ነው አስራ ሶስት ሀያ ሶስት አስራ ሶስት ዜሮ ስድስት እኮ ራሱ ነው no፣ ድጋሚ no።
የነገሩኝ።
sorry አስራ ሶስት ሀያ ሶስት ሀያ ስድስት ስልሳ አንድ ምን አስራ ሶስት ሀያ ሶስት ይሄ በስድስት ጨዋታ በሰባት ጨዋታ lost ነው።
እሺ አመሰግናለሁ እሺ መልካም ቀን።